Hello Hello አቤት
ሰላም፣ ከ ChipChip ነበር የምደውልለት ነው።
አቤት አዎ
ይቅርታ፣ ChipChip ላይ order ካደረጉ ትንሽ ቆየት ብለዋል እና አዎ
እስኪ በምክንያት ነበር ያቆሙት።
አላቆምንም እኮ ከ- ከእናንተ agent እሺ በእሷ በኩል እያዘዝን ነው።
እ ምን አለ?
የእናንተ ኤጀንት ለእሷ በሜሴጅ እየላክን ስለሆነ እሷ ናት ምት- እንትን የምትልብን ኦኬ፣ ብታስወጣ ሌላ ሰው ነው ነው።
የሚጠቀምበት ስልክ ሆቴል።
አፑን ትተን አሁን ኤጀንት አለች በስባደል ሽቺ
እሺ
በእሷ በኩል ነው የምናዘው። ለእሷ በሜሴጅ እንልክላታለን። እሷ በሌላ ሰው እያዘዙ ነው።
አዎ፣
እሺ እሺ፣ ግን የእናንተ agent እናመሰግናለን።
ናት።
እሺ እሺ፣ ቢስተካከል የሚሉት ነገር አለ?
እና ቶሎ ደረሰኝ። አሁን የኛ ድርጅት ነው ደረሰኝ ቶሎ ቶሎ አይሰራም። በጣም ምን አለ?
ተቸግረናል። ወደ ደረሰኝ ላይ
እሺ ቢኖረው ነው።
አይ አለው ግን ቶሎ አይመጣልንም።
እሺ እስኪ እሱን እሺ check እናደርጋለን። መስተካከል ካለበትም እናስተካክላለን። እሺ እናመሰግናለን። መልካም ቀን